Hello? Hello Hello Hello
አቤት ሰላም ነው ሰላም ጤና ይስጥልኝ።
እ ዶሮ አዝዤ message ገብቶልኝ ነበር message ኡ እ፣ ተሳስቷል መሰለኝ ቀየቀን እሺ
እ፣ ቀን አስራ ሁለት እ፣ አራተኛ ወር ሁለት ሺ ሀያ አራት ነው የሚለው
ቀን ስንት ነው የሚለው እሱ?
ቀን አስራ ሁለት እ፣ አራተኛ ወር ሁለት ሺ ሀያ አራት ነው የሚለው ቀኑ
አዎ እሱ message እ፣ ኢሜሉ ም- message ኡ አሁን ላይ ስህተት እ፣ አለው የተሳሳተ ሊሆን እሺ።
ይችላል። አ፣ በትክክለኛ መረጃ እዛ አካባቢ የኛ ተወካይ ስላለ ከሱ ማግኘት ትችላለህ። አሁን ላይ እሺ እየተስተካከለ ነው እየተሰራ ስለሆነ አዲስ system እየተሰራ ስለሆነ ነው እሱ message እ፣ message እየገባ ያለው። ወደፊት ትክክለኛ እሺ መረጃ እንዲደርሳችሁ የተሰራበት ነው እሱ።
እሺ እሺ አዎ እናመሰግናለን መልካም ጊዜ እሺ።